ሄሎ አቤት አይሰማም?
ይሰማል። ጤና ይስጥልን። ቴሌ
አፕል እኮ ወጥ ይላል። ለምን መረጃውን ለማግኘት ፈልጌ ነው። ሄሎ አቤት አይሰማም?
ይሰማል። ቴሌቪዥን ጌም ነው። ጌሞችን ሲጫወቱ ሽልማቶች አሉት።
አቤት እሺ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉና አንድ ቁጥር ላይ ለመመዝገብ፣ ሶስት ቁጥር ለመጫወት፣ ሰባት ቁጥር ላይ ቋንቋ ይምረጡ የሚል አለ።
እሺ እኮ game ለመጫወት ሶስት ቁጥር
እሺ ዘጠኝ ሰማንያ አምስት